ሰላም
ሰላም እንዴት ዋሉ?
እግዚአብሔር ይመስገን። ቦታ ለመያዝ ነበረ እግዚአብሔር ይመስገን። በኦንላይን ተመዝግቦ አልተመዘገብኩም።
Hello፣ Hello
በኦንላይን ተመዝግቦ አልተመዘገብኩም፣ አልተመዘገብኩም።
እሺ፣ በኦንላይን መመዝገብ ይችላሉ። Text ላድርግልዎት። Account 09 ስልክ ቁጥሮች ንገሩ።
0911 11 11 ድጋሚ 11 ነው።
አ እሺ፣ 15 15 52 52 11 11 15 52 የስ
እሺ account ልኬልዎታለሁ። በቴ- ንግድ ባንክ ስለሚያስቸግር በቴሌ ብር ማስገባት ይችላሉ።
ሞክራለሁ።
እሺ ካልሆነም እዚሁ ትኬት የሚሸጥን ስለሆነ መምጣት ይችላሉ።
የት ነው?
ኢንተርኮ- እዛው ኢንተርኮንቲኔንታል ማለት ነው። 11 ሰዓት ነው አይደል ፕሮግራሙ?
አስራ አንድ ሰዓት ነው ፕሮግራሙ። አዳራሹ የሚከፈተው አስር ተኩል ስለሆነ ቀደም ይምጡ። እርስዎ እሺ፣ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን። እሺ።